ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳው?
ውስጥ የለኝ እንትን በሁሉ ስፖርት Aviator አምስት ሺህ ብር ነበረኝ እና እሺ ሁለት ቆረጠብኝ ብቻ ውስጥ ያለው ቆረጠብኝ።
ቆረጠብኝ።
አዎ አምስት ሺህ ብር account ውስጥ ነበር በ Aviator ተጫውቼ እና አምስት ሺህ ብር ራሱ አነሳ withdraw አድርገው ነው
እህ withdraw አድርገው ነው
ውዝዶ አላደረኩም ውዝዶ አደርጋለሁ ብዬ ገና ስሞክር ራሱ ቆረጠብኝ ውዝዶ አላ
የዝውውር ታሪክ ውስጥ ይግቡና
እ አልነበረም ወይ
withdraw ለማድረግ ሞክረው ነበር
አልሞከርኩም ገና አልሞከርኩም ውዝዶ ለማድረግ ገና ነገሮች deposit ገና ስጋ ውዝዶም አላደረኩም ምንም አላደረኩም ራሱ ነው ቆረጠብኝ እሺ ጥያቄዎትን ቴሌግራም ላይ ጽፈው ይላኩልን የእኛን የቴሌግራም ቁጥር የያዙ
ዛዝ መልሳለሁ
አዎ እዛ ላይ ይላኩልን ስልኮትን ጽፈው ምን ያክል ብር እንደቀ- እንደቆረጠቦት ጽፈው ይላኩልን እንድናስተላልፍሎት
ቁጥሩን ላክልኛ ወይ የያዙ
እሺ እኔ ጋር ነሽ ዜሮ ዘጠኝ ሰባ ስምንት
ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ትችላለህ
እሺ
በቴሌ